ጤና ይስጥልኝ ጉዳይ ልሽ አባላለሁ። እባክዎ ምን ልርዳ?
ለመመዝገብ ነበረ እናት ቤት ለ-
እሺ ስሞትን ለሰርግ።
ማድረግ አሸናፊ ጥላሁን
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አርባ አራት አርባ አራት ሰባ ሰባት አርባ አንድ አርባ አንድ
ሰባ ሁለት
ሰባ ሁለት እድሜዎት ስንት ነው?
አርባ
እሺ የት አካባቢ ነው የሚኖሩት?
ጎሮ ጎሮ አ፣ ምንድን የራስ ጎሮ።
መስራት እሺ መስራት የሚችሉት ስራ ምንድን ነው?
የ finishing ስራ ነው gypsum gypsum፣ ይሄ board board ቻክ
ቦርድ፣ እሺ
ቻክ ቀለም
ቀላ
እና gypsum block partition
እሺ ሌላ አለ ከዚህ ውጭ?
አይ ይበቃል ይሄን ያህል።
እሺ መረጃ ስለ ጉዳይ መረጃ ከየት ነው የሰሙት?
ከሬዲዮ ከሬ- ከሬዲዮ ነው
ሬዲዮ። እሺ ሙሉ አዎ።
መረጃ እሺ ሙሉ መረጃዎትን ወስጃለሁ። ነገር ግን አንድ ቀን ቢሮአችን መጥተው orientation መውሰድ ስላለብዎት ቀጠሮ ለማስያዝ እንደውልዎታለን።
እሺ እሺ አመሰግናለሁ እሺ በተጨማሪም የቴሌግራም ቻናል አለና የተለያዩ ስራዎችን post ስለምናደርግ link ኡን አዎ።
እንዲ- እ፣ ተ- ቻናላችን እንዲቀላቀሉ link ኡን እልክልዎታለሁ።
እሺ እሺ እሺ እሺ መልካም ቀን ለዎት።